ምን ያስጥልን ሄለ ቪዛ ዲዳኔ ባኩት ምን አይነት የጉዞ መረጃ ነበር?
ፕሌን ትኬት ለመጠየቅ ነበር።
እሺ የየት ሀገር ነበር?
ሮማንያ
ምን አሉኝ ደንበኛችን?
ሮማንያ ሮማንያ።
እሺ ለመች ነው?
ለአስር
ምን አሉኝ?
ለአስር ለአስር ለአስር አ ኦኬ። በእኛ ነው በውጭ በውጮች በውጮች በውጭዎች በአስር አ okay። እሺ ደርሶ መልስ ነው ወይስ አይ መሄጃ ብቻ መሄጃ ብቻ?
አ እሺ አንዴ መስመር ላይ ቆዩ ደንበኛችን።
ኦኬ